Roberta Vinay.
hello
ይሰማኝ።
እንትን ተቃራኒ order አለ እንድታስወጣ ስንት ናቸው order number ኦቹን ንገረኝ።
ሀያ ሁለት ስልሳ አምስት ሀያ ሁለት ስልሳ አምስት ሀምሳ እሱ እንዲያታው ሀያ ሁለት ስልሳ ሀያ ሀያ ሁለት ደግሞ ቀጣዩ ሀምሳ ሰባት
ሀያ ሁለት ስልሳ አምስት
ሀያ ሁለት ስልሳ አምስት እና ሀያ ሁለት ስልሳ ሰባት ስልሳ ስልሳ አምስት ሰባት?
ፊት ያለው ወረዴ
እሺ ሀያ ሁለት ስልሳ አምስት እና ስልሳ ሰባት አይደለ? እኔ እንትና ነው customer ስልክ አያነሳም ስልክ አይሰራም። አንድ ቆይ እያየሁልህ ነው። ሎሚ ሄሬት ነው ያለው።
ምን እኔ አልጠቀም እኔ ጋዜቦ ኦርደር ከዚህ በርገር አንስቼ ጋዜቦ ይሰል ከጂ በርገር ጋዜቦ እየሄድክ ነው። ሀያ ሁለት ስልሳ ሰባትን ያልከኝ የምትሰራው ስንት ነው?
ሀያ ሁለት ሀምሳ ሰባት እየሰራ ያለ ሀያ ሁለት ሀምሳ ሰባት
ስልሳ ሰባት ብለህ ነው search ያስደረግከኝ። አሸብርሽ አንዴ ጠብቀኝ፣ search አድርግልኝ። አንድ ቆይ እያየሁልህ ነው።
order number ኡ ስልሳ ሀያ ሁለት ስልሳ አምስት ነው ይውጣ እያልኩ ያለው okay፣ አንኛው የያዝከውን ስልሳ ሰባት ብለህ ነግረኸኝ በሱ ነበር search ያደረኩት
እየሰራ ያለ ሀያ ሁለት ሀምሳ ሰባት እኮ። እሺ አንዴ መስመር ላይ ጠብቅ። ዜድ አቃጥሮሽ ነው።
እ? ምን ወጥ ኋላ አንተን አይደለም፣ ቆይ አንዴ እየጠየኩልህ ነው አሸብር።
ደቂቃ እሺ ብሎ ምን ይላል?
አሸብር ይወጣልሃል። እሺ hello hello፣
አቤት ይወጣልሃል። እሺ አሸብር ሰምተኸኛል? አ?
እ?
ይወጣልሃል። እሺ ያኛው
እሺ እሺ ሀያ ሁለት ስልሳ ስልሳ ወደ ገርጂ ኮንዶሚኒየም የሚሄደው አዎ